ጤና ይስጥልኝ።
አብሮ ይስጥልኝ።
ባለፈው አስመዝግቤ ነበር።
አ ማን ልበል?
ኮምፕሌን ብር ብር ስላልገባልኝ ማን ልበል?
ዝርዝር- ስሙትን ክንደያ
ክንድያ
አዎ
አንድ ቼክ ላድርግሎት። መስመር ላይ ቆዩ።
ሶስት ጊዜ አራት ጊዜ እየደወልክ ነው፣ እስካሁን አልገባም።
መስመር ላይ አሉ?
አዎ አለ።
አይ አም- መስመር ላይ ስላስቆየሁት ይቅርታ።
ችግር የለውም።
አዎ ተላልፏል፣ እየ- እየተስተካከለ ነው።
በሳምንት አድርገዋል እኮ አዎ ይገባናል፣ እንደቆየ ተመሳሳይ case የገጠማቸው ሰዎች ብዙ ስላሉ ከ- ከእርሱ በፊትም ብዙ ስለነበሩ ነው። አሁን አዎ።
በፍጥነት እየተሰራ ስለሆነ በአጭር ጊዜ ውስጥ ይስተካከልላቸዋል።
በቃ እሺ።
እሺ፣ መልካም ቀን።
እሺ ቻው።